ንትንሽንልሽ ቤት
ምክ ያለው እኮ በቴሌግራም
ዲፖዚት ቴክስት ነው የላኩልን። ምንድን ነበር የላኩልን? ምንድን ነው የላኩልን?
ምንድን ነው ላኩልህ?
ምንድን ነው ያሉኝ? ይቅርታ
እ
እም?
እ
ምን ልርዳው?
ያው ያው ከቴሌ ብር ወጥቶ ወደ ቤት ወደ ቤት ቢትም አልገባም።
deposit text ኡን ልከውልናል። ቴሌብር የላከለዎትን text
አዎ ያው message ኡ ልኬያለሁ በ- በቴሌግራም ላይ ማን ልበል? ቴሌግራም ላይ ስምዎትን
የቴሌግራሙ ስም አዎ
አብዱረዛቅ አሊ።
አብዱረዛቅ ይቅርታ እንዲ አብዱረዛቅ ነኝ ብለው ይጽፉልኛል። አጣሁት ብዙ text ስለሆነ
እ
ብዙ text ስለሆነ አጣሁትና እንዲ አብዱረዛቅ ነኝ ብለው ቴሌግራም ላይ ጻፉልኝ።
እ አብዲ አሊ አብዲ አሊ።
አብዲ አሊ
አዎ አብዲ ነኝ ብለው ይጻፉልኝ። አንዴ ይቅርታ። okay አብዲ አሊ። ቆይ እሺ፣ አንዴ
አንድ አብዲ ብዬ ልጽፍልህ።
ቆይ ቆይ አንዴ አግኝቼዋለሁ።
እ፣ ላዩ ላይ አማርኛ ሙሉ- ላይ ሙሉ- ሙሉ text ኡን ይላክሉን። አንዴ አብ- ይሄ በትንሽዬ ስልክ የተላከ text ነው አይደለ?
አዎ
አንዴ በቆይ አንዴ ጠብቁኝ።
እ
ሄሎ
ሄሎ ጤና ይስጥልኝ።
ሰላም ነው?
አለን ምንድን ነበር? ይቅርታ
አዎ ከቴሌ ብር ወጥቶ ቤት ቢትም አልገባም።
መቼ ነበር ያደረገው?
ማታ
እሺ በቻፓ ነበር አይደለ?
እ በቻፓ ነበር ያደረገው አይደለ?
በቻፓ ሳይሆን እሺ
እ፣ ትንሽ ሲሙ የነበረው በትንሽ ስልክ ላይ ነው ገባ፣ በኖኪያ ላይ ማለት ነው።
አዎ መጫወት- ብዙ እንትን መጫወት የላክልኝ ነው።
ያልኩት ደግሞ በትልቁ በ- በ touch ላይ ነው።
እሺ ከዛ ያ- ፎቶውን ያነሳው አዘዋውሬ በምን ስልክ ማለት ነው?
ነው።
ፎቶውን ያ?
ያነሳው ፈተ- ፎ- ፎቶውን ያነሳው
አሁን ማለት ፎቶ ባነሳበት ስልክ አትልክልኝም?
በዛን ጊዜ ማለት ፎቶ ፎ- ፎቶ አይደለም የላኩት ፎቶ አንስተ ዲፖዚት እኮ ዲፖዚት አርግቼ ማለት ነው።
ብዙ ፎቶዎች ቆራርጥ የላክልኝ አይደለ? በትንሽ ያ እኮ ኖኪያ ላይ የሚሴጅ ገባኝ።
የሚሴጅ እሱ መሴጅ ማለት ነው። እሱ መሴጅ ያ- አሁን ስልክ ወደ ፎቶ ወዳነሳበት ላከውና
እ?
እሱ message ትንሿ ስልክ ላይ ያለው mess- ያለችውን message ማለት ነው።
አ ፎቶ ወደ ያነሳበት ስልክ ላይ ላከውና ፎቶ አንስታ ያው ላከው በዚሁ ላይ ነው እኮ በ- በማናገርብህ እኮ እሱ ምን ስማርትፎን ነው የምታናገርበት እ?
ስልክ?
እ?
እያናገርክበት ያለው ስልክ ስማርትፎን ነው፣ ካሜራ ያለው ነው አይደለ?
አ በቃ ከትንሿ ስልክ ትንሿ ስልክ ላይ ያለችውን message እዚህ ካሜራ ያለው ላይ ላከውና ቴሌግራም ላይ ካሜራ ላክልኝ፣ እሺ?
እንደዛ- እንደዛ ላይ ካሜራ ላድርግልህ ላከው ካሜራው ላይ ያለው ጋር ላከውና ከዛ እሱ ካሜራ ላይ ብቻ ደግሞ- ላክልህ አ በቃ ሙሉ message ኡ እሺ። አሁን እየተቆራረጠ ስለሆነ የላክልኝ አይታይም በደንብ ምንም ነገር አይታይም። ለእነሱ ለቻፖች ሪፖርት ብናደርግላቸው አያስተካክሉትም። እሺ ለዛ ነው እሺ ከዛ ካሜራ አርግቼ ላክልህ አንድ ላይ በሰብሰብ አድርገህ ሁሉንም በአንድ ፎቶ ላክልኝ።
አይ እንደዛው ካሜራ እንደ ካሜራ አርግቼ ማለት ነው በቃ
አየህ እሺ